ሌላ ስልክ ቁጥሩንና አድራሻውን ልልክልክ ነበር ቴሌግራም አትጠቀምም መሰለኝ በዚህ ስልክ okay አዎ በሌላ ስልክ ነው አስራ አምስት እሺ እሺ ዜሮ ዘጠኝ አስራ አምስት ሰባ
ሰባ
ዘጠና አንድ
ስንት
ዘጠና አንድ
Hello
አይሰማም
ሰባ
ሰባ ዘጠና አንድ
ዘጠና አንድ
ሀያ ሰባት
እልክልሃለሁ በቴሌግራም